ሄሎ
ሄሎ አቤት አሁን ተቋረጠ እያወራሁ ነበር። አዎ አንቺ ራስሽ ነሽ አዎ እኔ ራሴ ነኝ
እና በቃ እንደዛ ነው እልሻለሁ። እና እስቲ እባካችሁ የምትተባበሩን ከሆነ የሚል ነው። አሁን ገብቶሻል። እኛ አሁን ልጁን እሺ ብላ ተስማምታ ልጁን ቀጠረው ከቀጠርም በኋላ ወይ ሌላ ነገር ውስጥ መግባትም እንችላለን። ግን አይ እንደዛ አይሆንም በህጉ መሰረት እሷ- ሄድ ይሻለው እኮ እሷም እስቲ ሌላ ነገር ሁላችንም ሌላ ነገር ውስጥ ከመግባታችን በፊት በሰላም ማለት ከቻለን በሚለው ነው እንጂ ሙሉ መረጃው አለን። ብንቀጥረው ይመጣል፣ ብንቀጥረውም ይመጣል ነው እንጂ ይመጣል።
አይ ቆንጆ ነው እንደዛ ከሆነ እሱንም እሱንም ያዥልኝ point እሺ እሺ መቅጠር ይዣ- ከተቻለ ይመጣል።
እሺ እሺ እሺ አመሰግናለሁ በሀያ አራት መቼ ሰዓት ውስጥ ልጠብቅ?
ይመለስልዎታል በሀያ አራት ሰዓት ውስጥ ይመለስልዎታል እሺ
እሺ፣ አመሰግናለሁ።
maximum እስከ ነገ ዛሬ ካልሆነ ነገ ይመለስልዎታል በዚህ ስልክ ነው የሚደወለው?
no በሌላ ስልክ ነው የሚደወልልዎት ስልክዎትን ግን እ፣ እርስዎ ጋር ቢሆን ጥሩ ነው አንሱ ሲደወል እሺ፣ ችግር የለም።
እሺ እሺ እናመሰግናለን ስለደወሉ እሺ አመሰግናለሁ።